አድማጮቻችን ክፍል ሁለት ፕሮግራማችን አሁን ይጀምራል። በፋሽስት ኢጣሊያ ወረራ ወቅት በኢትዮጵያ ወገን ተሰልፈው ከነበሩ አውሮፓውያን የዓይን እማኞች መካከል ዶክተር ሃራልድ ናይስትሮም ይገኙበታል። በዶክተር ሃራልድ ናይስትሮም የተደረሰውን መጽሐፍ ዶክተር ገበየው ተፈሪና አቶ ደሳለኝ አለሙ የተደበቀው ማስታወሻ በሚል ርዕስ ተርጉመውታል። ክፍል ዘጠኝ ሰምተን የጠቅላላ ፕሮግራማችን ፍጻሜ ይሆናል።
በእናት ላይ ሞግዚት ከዘለዳው ኑሮን የሚጠላ ኑሮውን ይገፋል፣ ሞትን የሚጠላ ሞትን ይደግፋል። ፍቅር በራሱ ኃይል መውደድን ሲወደው ጥላቻን ከጎኑ በእጁ ጨብጦ ነው። መውደድ ጨክኖበት ገፍትሮ ሲጥለው አፍቃሪ ይሆናል ፍቅር ለሚጠላው። ያፈቀረን ንቆ የጠላን የሚያፈቅር እንደ ፍቅር ድንፈት ከቶ የለም ባገር። የማያገኘውን ሲከጅለው ኖሮ ያገኘውን ጠልቶ ካጠገቧ ኑሮ ይናውዛል አይኑ ያያል ተንሸዋሮ። ይመጣልና አዲሱ ፍቅር ፍቅር ባይ ዘመን ያጅነውና ያለፈን ሳያይ ታሪክን ሳይሰማ ሁኔታን ሳያጤን ዳግም እንደገና ይላል እኔን እኔን ያፈቀሩት ሲገድል እንዳለው ገሞራው እርግጥ ነው መሞቱ ሰካራም ባልኮሉ ወዶት ፉት ባለው ገንዘብ የወደደ ከነፍሱ አስበልጦ ባይኑ እንደዞረበት ይሞታል አንጋጦ። ለጥቃት የማይቆም የማይጎፈን ነው ቢኖርም ቢሞትም ድንጋይ ሸክም ቻይ ነው። ተጨማሪ ሚሻ በእናት ላይ ሞግዚት ሳይገባው ይሞታል የሰው ሰውነት።
ከመጽሐፍት ዓለም ከመጽሐፍት ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን፣ የኢትዮጵያ ታሪክ፣ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጽሐፍትን የምንተርክበት ነው።
የተደበቀው ማስታወሻ የ1928 1929 ዓመተ ምህረት የኢትዮጵያና ኢጣሊያ ጦርነት መዘክር
በዶክተር ሃራልድ ናይስትሮም ተጻፈ። ትርጉም በዶክተር ገበየው ተፈሪና በአቶ ደሳለኝ አለሙ። ሁለተኛ እትም ጥቅምት 2007 ዓመተ ምህረት ክፍል ዘጠኝ ምዕራፍ 16 የነጋሽ ስማቸውን መመለስ የደጃዝማች አያሌው ወታደሮች በምግብ በኩል እጥረት እንዳልነበራቸው ገልጫለሁ። በልብስ ሲመጣ ግን ከጥር ወር ጀምሮ ሁኔታቸው በጣም የሚያሳዝን ነበር። ብዙዎቹ እራፊ ብቻ ነበር የለበሱት። ደጃዝማች እያንዳንዳቸው 27 ሜትር ርዝመት ያላቸው ከጥጥ የተሰሩ 2000 ጣቃ ጨርቅ ከሱዳን እንዲመጣ አዘው ነበር። ነገር ግን ምክንያቱ ባልታወቀ ሁኔታ ጨርቁ አልመጣም። ከአክሱም በሹልክታ የሚመጣው ልብስ ደግሞ ዋጋው በጣም ውድ ስለነበር ተራው ሰው አንድ መለወጫ ልብስ እንኳን ለመግዛት አቅም አልነበረውም። ውሃ እንደ ልብ እያለ ወታደሮቹ ያላቸውን ልብስ ማጠብ አልፈለጉም። ምክንያቱም በከፊል ጨርቆ ሲታጠብ ጭራሹኑ ስለሚበጣጠስ ሲሆን፣ ሌላው ምክንያት ደግሞ የአውሮፕላን ጥቃቱ ነው። የዚህ ውጤት ደግሞ ጊዜ ሳይፈጅ መታየት ጀመረ። የሰውነት ቅባል መራባት ጀመረ። ወታደሮቹ ሰውነታቸው እስኪግደማ ድረስ ማከክ ጀመሩ። እጃቸው የማይደርስበትን የሰውነታቸውን ክፍል ከግንድ ወይም ድንጋይ ላይ እየተጠጉ ያሹት ነበር። ይህም በየቦታው የሚታይ ድርጊት ነበር። ተባዩ እየረገፈ በየቦታው ይርመሰመስ ነበር። የኔ የግል ሰራተኛ በሚደነቅ ጉብዝና ያለኝ የሌለኝን ልብሶችን በውሃ አፍልቶ አጠባቸው። ግን ምን ጠቀመ? አዲስ የታጠቡትን ልብሶች ለአንድ ቀን ከለበስኩ በኋላ ሀብቱ ከልብሴ ላይ ቢያንስ ቢያንስ ደርዘን የሚሆኑ ተባዮችን ለቀምኩ ብሎ ይፎክራል። በእኛ በኩል የነበረን አማራጭ ከመጠን በላይ እንዳይራቡ ለማድረግ በየቀኑ መልቀም ነው። ለአንድ ቀን እንኳ ማሳለፍ አንችልም። ከአንድ ሰው ወደ ሌላ ሰው የመሻገር ችሎታቸው ወደር የለውም። ለጥቂት ጊዜ ተባዩ ካለበት ሰው ልብስ ጋር ከተነካካው ከሰውየው ልብስ ወደ እኔ ለመሻገር በቂ ጊዜ ያገኛሉ። በእነዚህ በሚሊዮን የሚቆጠሩ ተባዮች ምክንያት የተስቦ ወረርሽኝ ሊነሳ ይችላል ብዬ ሁልጊዜ እንደሰጋው ነበር። ያ ከሆነ ደግሞ የኛ ሰራዊት አለቀለት ማለት ነው። በሁለት ሳምንታት ውስጥ መዋጋት የማንችልበት ደረጃ እንደርስ ነበር። ምናልባትም እንዳለ እንደመሰስ ነበር። በተአምር ግን ከዚህም ሆነ ከሌላ ወረርሽኝ አመለጥ። አንድ ሰው ብቻ የአሜባ ተቅማጥ ይዞት ተገኘ። እሱም ወደ ሌሎች እንዳያሻግር ተከልሎ እንዲቀመጥ ተደረገና ከሕክምና በኋላ ወደ ቤቱ እንዲመለስ ተደረገ። ከአይን በሽታዎችና አልፎ አልፎ ከሚከሰት የወባ በሽታ ውጭ ወታደሮቹ ጤንነታቸው የተጠበቀ ነበር። ለዚህም ብዙ ምክንያቶች ነበሩ። የአየር ጠባዩ በብዛት ጊዜን ከቤት ወይም ከዋሻ ውጭ ማሳለፍ፣ በቂ ምግብ መኖር፣ የሚበቃ ቀዝቃዛ ወራጅ ውሃ በበቂ መጠን መኖርን ይጨምራል። በዛው ልክ ደግሞ የቁንጫ ችግር ዝንቦችና እንደ ሙጀሌ አስቸግረውን ነበር። ሙጀሌ የሚያመጡት ተባዮች በአይን የማይታዩ ጥቃቅን ናቸው። ከደቡብ አሜሪካ ከ50 ዓመት በፊት ነው የመጡት። አሁን ግን በአፍሪካ ተስፋፍተዋል። ይህ ተባይ እንደ ቁንጫ የመሰለ ሲሆን ሴት ጾታ ያላት ተባይ በሰውነት ውስጥ ቦርቡራ ከገባች በኋላ እንቁላሏን ወደ መግቢያው አዙራ ነው የምትጥለው። ብዙ ጊዜ የአገሬው ሰዎች እግራቸው ላይ ነው የምትገባው። ኢትዮጵያውያን ተባዩን በመርፌ በማውጣት የተካኑ ናቸው። ችግሩ ግን ሌላ አይነት ልክፍት እየተከተለ ያስቸግር ነበር። እግር ያብጥና ህመም ስሜት ስላለው አንድ ሰው መራመድ ያቅተዋል። እኔ ራሴ እንኳ በዚህ ችግር ለአንድ ሳምንት ያልጋ ቁራኛ ሆኜ ነበር። እኔ ግን ውጭም ሆነ ዋሻ ውስጥ በባዶ እግሬ ሄጄ አላውቅም ነበር። ጦርነቱ በትንሽ ወራት ቢራዘም ኖሮ አንድ ሶስተኛ የሚሆነው ሰራዊት በዚህ በሙጀሌ ምክንያት መዋጋት አይችልም ብዬ እፈራ ነበር። በገና ዋዜማ ከተጣለብን የመርዝ ጋዝ ቦምብ በተጨማሪ በጥር 14 እና 26 የመርዝ ጋዝ ቦምብ ተጣለብን። በመጨረሻው ቀን አርባ ሰዎች ቆሰሉ፣ አንድ ሰው ብቻ ሞተ። መርዝ በወደቀበት ቦታ ሳር ሲለቅሙ ስለነበር ብዙ የጭነት ከብቶች ሞቱ። አፍንጫቸው፣ ምላሳቸውና ጉሮሯቸው ያብጥና ትንፋሽ ይዘጋቸዋል። ለአንዳንዶቹ ቀለል ያለ ሁኔታ ለነበራቸው ሎሳንቲን በተባለው መድኃኒት አፋቸውን መለቃለቅ ይረዳ ነበር። አለዚያ ግን ተስፋ ያለው ነገርም አልነበረም። ጥር 27 ቀን ሌሊቱን በዘጠኝ ሰዓት አዛዡ ታማዋል ተብዬ ተጠራሁ። ወደ እሳቸው ዋሻ እየሄድኩ መንገዱ ላይ እኔ ራሴም የማዞር ስሜት ተሰማኝ። ብርድ ብርድም አለኝ። ጉሮሮዬም የማቃጠል ስሜት ነበረው። ስደርስ ተጋድመው ኃይለኛ ትውከት ላይ ነበሩ። ሆዴንና ጉሮሮዬን ያስቃጥለኛል አሉ። ራሴን ያዞረኛል፣ አይኔም ውስጥ የብርሃን ብልጭታ ይታየኛል ብለው ህመማቸውን ገለጹ። የተበላሸ ምግብ መሆን አለበት። ግን ምን አይነትና እንዴት? አዛዡ አዲስ ከታረደ ከብት ጥሬ ስጋ መብላት ይወዳሉ። ይህን በሽታ የሚያስከትል ሌላ ነገር መኖሩን ማሰብ አልቻልኩም። የደጃዝማቹን ሆድ እያጠብኩ እያለ አንድ ሰው እየሮጠ መጣና ቄሱ፣ ፊታውራሪ ሙላውና ወጥ ቤታቸው በተመሳሳይ ህመም እንደሚሰቃዩ ተናገረ። ቄሱና ፊታውራሪው ማምሻውን እራት አብረው ነው የበሉት። ዋና ምግብ የነበረው አዲስ ከታረደው ፍየል ጉበትና ጨጓራ ነበር። ወዲያውኑ የወጥ ቤት ኃላፊውን አስጠራውና ለዚህ ምግብ መመረጥ ምክንያቱን እንዲያብራራልኝ ጠየቅኩት። እሱም ምንም ማብራሪያ የለውም፣ እንዲያው ፍየሎቹ ራሳቸው ካልሆኑ በስተቀር። ስናስተውል አስራ አንዱ ፍየሎች ያን ቀን ማታ ሞተው አድረዋል። ከዚያ በፊት ግን ሁሉም ደህና ነበሩ። የሰናፍጭ ጋዝ መመረዝ ይሆናል የሚል ጥርጣሬ ያደረብኝ። ፍየሎቹ ጋዝ ያረፈበትን ቅጠል በልተው ሊሆን ይችላል። በኋላ ባደረግነው ምርመራ ጥርጣሬ ትክክለኛ ሆኖ ተገኘ። በመድኃኒት ኃይል ትውኪያና bicarbonate በተባለ መድኃኒት ሆድን ማጠብ የነበረብኝና ማድረግ የምችለው ነገር ነበር። ከዚህ በተጨማሪ ሰውነታችን በማላብ ተሽሎን በእግራችን ተመልሰን መቆም ቻልን። አዛዡ ግን የሚወዱትን ምግብ በጣም በልተው ስለነበር ለአምስት ቀናት ያህል ታመሙ። የካቲት 14 ቀን 150 የሚሆኑ የጣሊያን ቃኝ ወታደሮች ወደ አዲያቦ አካባቢ መጥተው ነበር። በአንድ የራስ ምሩ ጦር ክፍል ተከበው እንዳለ ተደመሰሱ። እነዚህ የተረፉት ሁለት ፖሊሶች በአስራ ሰባት ወደ ዳባት እንዲሄዱ በእኛ በኩል ተላኩ። ደጃዝማች አያሌው ደግሞ በጠላት በኩል ያለውን ወይም የሚካሄደውን ማወቅ ፈለጉና ወደ ራሴ መኖሪያ አካባቢ ወስጄ ወሬ እንዳውጣጣቸው ጠየቁኝ። ደስ የሚሉ ወጣቶች ነበሩ። ወዲያው ተግባባንና ወዳጆች ሆን። በእነሱ በኩልም ብዙ ወሬ አገኘው። ራስ ሙሉጌታ በየካቲት 11 እና 12 በአምባራዶም እንደማያንሰራሩ ሆነው በጣሊያን መሸነፋቸውን ሰማው። ራስ ደስታም ቢሆን በዶሎ አካባቢ ተመሳሳይ ዕጣ ገጥሟቸዋል። በተጨማሪም አንድ የስዊድን ዶክተር መቁሰሉንና የስዊድን ሕክምና አባል የሆነ ሰው መሞቱን ሰማው። ማርሻል ባዶሊዮ በሚቀጥለው ወር ማለቂያ በሁሉም ግንባሮች ከፍተኛ ማጥቃት ለማድረግ መዘጋጀት ማሰቡንም ሰማው። ራስ እምሩንና ደጃች አያሌውን ደግሞ ወደ ሰለፍላካ አጋጋ በራ አካባቢ እንዲወጡ አድርጎ ማለፊያውን ዘግቶ በኃይል ለመደምሰስ መታሰቡን ሰማው። እንደ ጓደኛቸው ስላዩኝ ወደዛ አካባቢ እንዳልሄድ መከሩኝ። በተቻለ መጠን በርቀት ለመቆየት እንድሞክር ነገሩኝ። አለዚያ ግን በሕይወት የማልመለስ ለመሆኑ ፍራቻቸውን ገለጹልኝ። ምንኛ ደስ የሚል ዜና ነው! ከአዲስ አበባና ከአምባራዶም በሚመጣልን የሰላም ወሬ ጭምጭምታና የውሸት ሪፖርት እኛ በነበረን የልጅ አይነት ግዴለሽነት ስናንቀላፋ ከርመናል። እውነት ነው። ለአምስት ቀናት የመድፍ ድምፅ በምስራቅ አቅጣጫ ስንሰማ ነበር። አንዳንድ ጊዜም መሬቱ ይንቀጠቀጥ ነበር። እኛ ግን ያሰብነው ራስ ሙሉጌታ መቀሌን መልሰው ለመያዝ የሚያደርጉት ዝግጅት ነው ብለን ነበር። ልጀትማች አያሌው ይህን ሁሉ መረጃ እንደሰሙ ወደ ራስ እምሩ ሰው ላኩና ለብርቱ ውይይት ራሳቸው ስለሚመጡ አመሻሽ ላይ እንዲጠብቋቸው ጠየቁ። ለደህንነት ሲባልም 25 ቀላል አውቶማቲክ መሳሪያና ሁለት ከባድ አውቶማቲክ መሳሪያ በያዙ 500 ዘቦች ታጀቡ። ራሳቸውን ለመጠበቅም አጃቢዎቹን በግማሽ ክብ አሰልፈው ከራስ እምሩ ካምፕ ውጭ ቦታ ይዘው ጠበቁ። የጎጃም ወታደሮች ደግሞ በደጃች አያሌው ዘቦች ረጋ ማለትና በራስ መተማመን ስሜት በጣም ተገርመው እንደነበር ይነገራል። ዘቦቹ እስከ ሕይወታቸው መጨረሻ ድረስ አያሌውን ለመጠበቅ መዘጋጀታቸው ያስታውቅ ነበር። ራስ እምሩ በዚያን ጊዜ ክፉ ሐሳብ ነበራቸው ብዬ አላስብም። ነገር ግን የኢትዮጵያዊን ልብ ማን ያውቃል? ማታ ስንጠብቅ አመሸን። አያሌው አልተመለሱም። እንግዲህ መጥፎ ነገር ሆኗል ማለት ነው። በየት አቅጣጫ እንደምሄድ ራሴን ለመጠበቅ ምን ማድረግ አለብኝ የሚል ሐሳብ መምጣቱ ራሱ ያሳስበኝ ጀመር። አያሌው በራስ እምሩ ከታሰሩ አመፅና ግርግር እንደሚነሳ ጦሩም እርስ በርሱ መዋጋት እንደሚጀምር ገልጽ ነበር። ነገር ግን በጠዋት ትዕዛዝ የያዘ ፈጣን መልእክተኛ ከተፍ አለ። ትዕዛዙም አመሻሽ ላይ ጠቅላላው ጦር እንቅስቃሴ እንዲጀምርና በእንዳ ስላሴ በዋሻ ከሚቆዩት ከደጃች አያሌው ጋር እንዲገናኝ የሚል ነው። የጣሊያን ዲቪዚዮን ከአክሱም ተነስቶ ሰለፍላካን ለመያዝ ማቀዱን ወሬ ሰምተዋል። ደጃዝማች ደግሞ ከጠላት ተጠግቶ ሁኔታዎችን መከታተል ይበጃል ብለው አስበዋል። የካቲት 22 ቀን አንድ ወር ከቆየንበት ካምፕ ለቀን ተንቀሳቀስ። በጨረቃ ብርሃንና በሰፊው መንገድ ስንገሰግስ አምሽተን ከሌሊቱ ዘጠኝ ሰዓት ሲሆን ታዛዡ ጎን ቁጭ ብያለሁ። ሲነግሩኝም ራስ እምሩ የወዳጅ ባህሪ ነው ያሳዩት። ነገር ግን እኔ ያገኘሁት መረጃ በጭራሹ የገባቸው አይመስልም። ስለ ራስ ደስታ መሸነፍ ያለ ጥርጥር ያውቁ ነበር። ለሌሎቹ ሰዎች ግን ምንም አይነት ቃል መስማት አልፈለጉም። በሀያ አንድ የበለሳው ፊት አውራሪ ነጋሽ የጣሊያን ወታደሮች እየመጡ እንደሆነና በሚቀጥለው ቀን ውጊያ መጀመሩ የማይቀር መሆኑን አስታወቁን። ሆኖም ግን ቀዳሚው ጦር በቂ የሆነ መከላከል ማድረግ ይችላል ብለው ማሰባቸውንም ነገሩን። ከኛ ጋር ከተቀላቀሉት ከራስ ምሩ ጋር በመሆን አመሻሽ ላይ ለውጊያ ጠጋ ማለት እንድንችል ወደፊት መንገድ ትንሽ ገፋ አደረግን። ለዚያ ቦታ የነበረውን ያህል የዋሻዎች ብዛት አይቼም አላውቅ። በሰዓታት ውስጥ ወደ ሰላሳ ሺህ የሚጠጋውን ጦር እንዳለ ዋጥ አደረገው። ያን ቀን ማታ ምንም አይነት የማበረታታት ሁኔታ የማይሰጥ አንድ ነገር አየን። ከአራት ሰዓት በፊት ሰፍረንበት በነበሩት ተራሮችና ኮረብታዎች ላይ ወደ አስር የሚሆኑ ቦታዎች ላይ እሳት ይነድ ነበር። እሳቶቹ ይፈጉና ይጠፉ ነበር። ሀበሾቹ እንደሚሉት ርችት መሆኑ ነው። የአካባቢው ሰዎች አታለውናል። አሁን ደግሞ ለጣሊያኖቹ ስለ መንገዳችን ምልክት እየሰጡ ነበር። ገበሬዎች በተዘረፈው ቤታቸው ምክንያት ተናደዋልና በቀላቸውን ግን በጥሩ ሁኔታ በያዝናቸው በእኛ ላይ ሊወጡ ነው። ምክንያቱም ከበደላቸው ጦር ጋር አብረን ስለምንጓዝ ነው። ስለዚህ ሌላ ጠላት ደግሞ አፍርተናል። ወዮ በእነዚህ በተናደዱ ገበሬዎች እጅ ለወደቀ ሰው ሕይወቱ የሁለት የምግብ ፍሬ ያክል እንኳ ዋጋ አይኖረውም። የካቲት 22 እሳቱ ምልክት ለመሆኑ አረጋገጥ። የጣሊያን አውሮፕላኖች የት ቦታ እንዳለን በትክክል አውቀዋል። በዋሻዎች መግቢያ ላይ ብዛት ያለው ቦምብ ጣሉ። የአውቶማቲክ መሳሪያ ጥይቶች የዋሻዎች ግድግዳ ላይ ይነጥሩ ነበር። የእሳት ቦምቦች ደግሞ ሜዳው ላይና በሸለቆው ያለውን የደረቀ ሳር ያጋዩት ነበር። እንስሳት ሳይቀሩ በዋሻው ውስጥ መጠለያ አግኝተው ስለነበር በዚያ ቀን የደረሰው ጉዳት መጠነኛ ነበር። እንደሌላው ጦር ሁሉ እኔም እነዚህ ዋሻዎች ለእኛ ሲባል ነው የተፈጠሩት ለማለት ከችሎኝ ነበር። ለማንኛውም አስገራሚ ነበር። ደግሞም በሚመች ቦታ ነው ያሉት። በሀያ ሁለት ከሰዓት በኋላ ከኛ ቀዳሚ ጦር ጋር የሚደረገው ውጊያን መስማት እንችል ነበር። ረዳት ጦር ስላልተጠየቀ ቀለል ያለ ግጭት ነበር የመሰለን። ፀሐይ ስትጠልቅ ከአክሱም ውጭ ያሉትን የጣሊያኖችን የመብራት ምልክቶች ማየት እንችል ነበር። ቀይ፣ አረንጓዴ፣ ነጭና ቢጫ መብራቶች ወደ ማይል በሚጠጋ ቦታ ላይ ጠቆር ባለ ደመና መሃል ከዚህም ከዚያም ይብለጨለጩ ነበር። አስደሳች ትዕይንት። ወደ ኋላ ማምሻውን የበለሳው ፊት አውራሪ ነጋሽ የመጨረሻቸውን ውጊያ ማድረጋቸውን ዜና ሰማን። ግጭቱ የተጀመረው ከቀኑ ስምንት ሰዓት ነበር። ነጋሽ እንደ ተራ ወታደር በግንባር ሆነው ጥይት ይተኩሱ ነበር። ከሶስት ሰዓታት ተኩስ ልውውጥ በኋላ ጨበጣ ውጊያ ተጀመረ። በተኩስ ብዛት ሞቆና ቀልቶ ስለነበር የነጋሽ መውዜብ ጠመንጃ ደግሞ ነከሰ። ለወታደሮቻቸው የሚሆን ጥይትም እያለቀ ነበር። ከዚያም ፊት አውራሪ በጩኸት ልጆች ከዛፉ ስር የቆመውን ያን ከፍተኛ መኮንን ታዩታላችሁ? የኔ ነው እንዳትነኩት። ጠመንጃቸውን ቦርቡረው ጎራዴያቸውን መዘው ከወታደሮቻቸው ፊት ለፊት ወደ መኮንኑ ገሰገሱ። ጥይት በዙሪያቸው ይከንፋል፣ ግን ከጉዳይ አልቆጠሩትም። ዓይናቸው የተተከለው ዛፉ ስር የቆመው ጣሊያናዊ ላይ ነበር። ነጋሽ ለራሳቸው ምንም ሳያስቡ በጠላት ወታደሮች መሃል ሮጡ። አስር ሜትር ብቻ ይቀራቸው ነበር። የጦርነት ጥማቸውን በተመረጠው ሰውዬ ደም ሊያረኩ ይሆን? የራሳቸው ወታደሮች ተስፋ የለውም ብለው አሰቡ። ነገር ግን ነጋሽ የነበረውን ችግር አልተቀበሉትም። በዚያች ወቅት ለእሳቸው የጠላት ወታደር ሆነ የጠላት ጥይት አልነበረም። ሰውየው ብቻ ነው የታያቸው። ጥይቶችም ሊነኳቸው የፈለጉ አይመስልም ነበር። ተልኳቸውን እስኪፈጽሙ ድረስ ሕይወታቸውን ሊጠብቁ የፈለጉ ይመስል ነበር። ከኢላማቸው ትንሽ እርምጃዎች እስኪቀሩ ድረስ ባለ ጉልበታቸው ወደፊት ተወረወሩ። አሁን ግን ዛፉ ስር ያለው ሰው ወደ እሱ የመጣውን ጥቃት ተመልክቷል። ወዲያውኑ ሽጉጡን መዘዘ። ነገር ግን ዘግይቷል። በድንጋጤ የፈዘዙት ጣቶቹ የሽጉጡን ምላጭ ሙሉ በሙሉ ከመሳባቸው በፊት በጀግና እጅ የሚወዛወዝ ደም የጠማው ጎራዴ አንገቱ ላይ ወረደበት። የመኮንኑ ሰውነት ከመውደቁ በፊት ጭንቅላቱ እግሩ ስር ዘፍ አለ። ነገር ግን ሽጉጡ ደግሞ ጥይት ተኩሶ ስለነበር የተተኮሰው ጥይት የነጋሽ ልብ ውስጥ ተቀረቀረ። በዚያን ሰዓት ግን ሌሎች አስር ጥይቶች በጎኗቸው መቷቸው። ለዚህ ጊዜ ነበር ጥይቶቹ የቆዩት። ግን ለምን? የበለሳው ፊት አውራሪ ነጋሽ ስማቸውን አደሱ። ከመውደቃቸው በፊት እስከ መጨረሻዋ ደቂቃ ድረስ አሌ የማይባል ጀግና መሆናቸውን አስመሰከሩ። ለሁል ጊዜም ጀግና እንደሆኑ ይኖራሉ። ጣሊያኖች በቁጥር እጥፍ ቢሆኑም የኢትዮጵያውያኑ ቀዳሚ ጦር ያሉበት ቦታ እንዳይንቀሳቀሱ አድርጓቸዋል። ጠላት ወደፊት መጓዝ አልቻለም። እንዲያውም ለትንሽ ርቀት ወደ ኋላ ለማፈግፈግ ተገዷል። አመሻሽ ላይ ወደፊት ተጓዝንና ከአፍጋጋ ማለፊያ አራት ኪሎ ሜትር ርቀት ቦታ ደረስ። እዚህ አካባቢ ያሉ ዋሻዎች ብዛት አልነበራቸውም፣ ግን ሰፋፊ ነበሩ። ከመሬት በታች የሆነ አንድ ክፍል ውስጥ መጠለያ አደረግን። የዚህ መጠለያ መግቢያው መሃል ሜዳ ላይ ከትልቅ ዛፍ ስር ነበር። ሁለተኛው መግቢያ ደግሞ ወደ ገደል ነው የሚወስደው። ቦታው ውስጥ የነበርነው ወደ ሁለት ሺህ ሰዎች እንሆናለን። ግን ክርን ለክርን አልተገፋፋንም። ፊታውራሪ ሙላውና የራስ እምሩ ፊታውራሪ ክንፈ ፊታውራሪ ነጋሽ የሞቱበትን ቦታ መልሰው እንዲይዙ ታዘዙ።
ምዕራፍ 17 ቅዱስ ጊዮርጊስ አልጠበቀንም። የካቲት 23 ነጋ። የአድዋ ድል አርባኝ ዓመት ነበር። እንደዛን ጊዜም ዛሬ እሑድ ነው። ጨለማን ተገን አድርገው የጠላት ወታደሮች ወደፊት በመጓዝ ጋራውን አቃበ ሰዓት አዲ አመልማልና ሰለፍላካን ይዘዋል። እነዚህ ቦታዎች ደግሞ ጎን ለጎን ነው ያሉት። ከመጨረሻው ቦታ በምስራቅ በኩል ደግሞ አዲስ ሬጅሜንት በጠዋት ቦታውን ያዘ። አሁን ከአክሱም በረድፍ የሚመጡ የጭነት መኪኖችን እናያለን። ተጨማሪ ወታደር ስንቅና ትጥቅ ነው ይዘው የሚመጡት። አሁኑኑ ለማጥቃት እንዳሰቡ ምንም ምልክት አይታይም። ከቀኑ ወደ መሃል ላይ በመጣ ዜና ደግሞ ሞተረኛ የሆነ የጣሊያን ጦር በመረብ በኩል አድርጎ አዲያዞ ተሻግሮ እየተጓዘ እንደሆነ ሰማን። ግልጽ ሆኖ እንደሚታየው ከኋላችን ሆነው ሊያጠቁን ፈልገዋል፣ ወይም ደግሞ መሸሻ መንገዳችን ከኋላ በኩል በምዕራብ አድርገው በቆየሳ ተራራ ዙሪያ መዝጋት ፈልገዋል። ሁለቱ የጣሊያን እስረኞች ሳያጋንኑ ለመናገራቸው ይህ በቂ መረጃ ነበር። እኛን ወደ ወጥመድ ስበው በመክበብ ሙሉ በሙሉ ለመደምሰስ ፈልገዋል። ከሚያስተማምን መልእክተኛ በኩል ራስ እምሩና ልጃቻ እያሌው ሙሉ ቀን መልእክት ሲለዋወጡ ዋሉ። ልጃቻ እያሌው ጠላት ሳይጠናከር አሁኑኑ ማጥቃት ፈልገዋል። እውነት ነው። ቀኑ ሁለት በዓል ነበረው፣ እሁድም እና ቅዱስ ጊዮርጊስም ነበር። ግን ደጃዝማች በችግር ምክንያት መደረግ ያለበት ነገር ሲኖር ሕግና ልምድ አይከበርም አሉ። ነገር ግን ራስ እምሩ እርግጠኛ አልነበሩምና በማታ መንቀሳቀስ ነው የሚሻለው ብለው ነው ያሰቡት። አለዚያ እንዴት ተብሎስ የአየር ጥቃቱን ማምለጥ ይቻላል? በዚህ እንኳን እውነት ነው ትክክል ነበሩ። የድጃች አያሌው ልጅ ፊት አውራሪ ዘውዱ በምስራቅ በኩል የሚገኝ ማለፊያ በር እንዲጠብቁ ተልከው ወደ ማለፊያው ሲጓዙ የአየር ቦምብ ጥቃት ደረሰባቸው። አራት መኮንኖችና ሀምሳ ወታደሮቻቸው በገደል ውስጥ ገብተው ተሰውረዋል። አነስ ያለ ጉድጓድ ውስጥ ዘለው በመግባት ማምለጣቸው ፊት አውራሪ ራሳቸው እድለኛ ነበሩ። በታምር ነው የዳኑት። ወታደሮቹም ስለተበታተኑ ማታ ነው ማሰባሰብ የተቻለው። በዚያን ዕለት ጣሊያኖቹ ትልልቅ ቦምብ ጣይ አውሮፕላኖቻቸውን በሙሉ ነበር ያሰለፉት። እንስሶች እንደ መጀመሪያው ቀን ስላልተጠበቁ በገፍ ነው ያለቁት። ሜዳው፣ ዳገቱ፣ ሁሉም ቦታ ይነድ ስለነበር ሙቀቱ የሚቻል አልነበረም። ያልበንም ነበር። ጭሱ ደግሞ አይናችንን ያቃጥለን ጀመር። ዋሻችን በሴቶቹ ግጥም ብሎ ሞልቷል። ሴቶች ፍርሃታቸው ከቁጥጥር ውጭና ከመጠን በላይ ነበር። የኛ ዋሻ ከሌሎች ይሻላል ብለው ስላሰቡ ሁሉም ተገፋፍተው ነው የገቡት። በዚህ ሙቀትና መተፋፈግ መሃል እኔና ድሬሰሮቹ የሚመጡልንን ቁስለኞች እናክም ነበር። ከብዙ ውይይት በኋላ ከቀኑ ወደ አስር ሰዓት ሲሆን ደጃች አያሌው ራስ እምሩን በሌሊት ወደ ማለፊያ በሩ ሄደው ለማጥቃት ያሰቡትን እቅድ አስቀየሯቸው። ቀኑን ሙሉ ጠላት ያለበትን ቦታ እያጠናከረ ስለዋለ ማጥቃትና መውረር የማይቻል ነው። ስለዚህ ደጃች አያሌው የተሻለ ነው ብለው ያሰቡት ታክቲክ ጠላትን በማለፊያው እንዳይወጣ መዝጋት ነው። በዚህ መንገድ ከጀርባ የሚደርስብን ጥቃትም ይቀራል፣ ጠላት ያሰበውን እቅድም ማክሸፍ እንችላለን። ጨለማው እየገፋ ሲመጣ ፈጣን መልእክተኛ መጥቶ ራስ እምሩ ከአምስት ሺህ ሰዎች ጋር በመሆን መንገድ መጀመራቸውን ነገረን። ወዲያውኑ ደጃች አያሌው ጸሐፊያቸውን ልከው የተስማማነው ስምምነት ምን ደረጃ ደረሰ ብሎ እንዲጠይቅ አደረጉ። መልስ የተሰጠው በሚቁነጠነጥ ፈረስ ላይ በተቀመጠው በዮሐንስ ነበር። ስምምነት ኖረም አልኖረም ወደ ሰለስላካ እየተጓዙ መሆናቸውን ተናገረ። ደጃች አያሌው ማድረግ የሚችሉት የተሻለ ነው የሚሉትን ነገር ነው። ተከትለው ለመሄድ ወይም ወደ ኋላ ለመቅረት ነፃ ነበሩ። ወዲያውኑ በቦታው የነበሩትን የጦር መኮንኖቻቸውን በሙሉ አስጠሩ። የጣሊያኖችን እቅድ ጨምሮ ሁኔታውን ካብራሩ በኋላ እንዴት ማድረግ እንዳለብን ያለምንም ማወላወል ሐሳባቸውን እንዲሰጡ ጠየቁ። አብዛኞቹ ባለንበት ቦታ እንድንቆይ ነው ድምፅ የሰጡት። ግን ድንገት ራስ እምሩ እርዳታ ከፈለጉ ወይም ከጀርባቸው የሚጠቁ ከሆነ ለመርዳት ተዘጋጅተን እንጠብቅ የሚል ሐሳብ ነበር። ይህ ስብሰባ እየተካሄደ እያለ የጣሊያን አውቶማቲክ መሳሪያዎች መንጣጣት ጀመሩ። የነጎድጓድ ድምፅ እያሰሙ እየደጋገሙ መድፎች ሲተኮሱ በጨረቃው ብርሃን የሚወረወር ብርሃን ያሳዩ ነበር። አልፎ አልፎ ጋብ ከማለት በስተቀር ሙሉ ማምሻውን በዚህ ሁኔታ ቀጠለ። ጣሊያኖቹ ድንገተኛ ጥቃት እንዳይፈጠር ለመከላከል ያሰቡት ነገር ነበር። ምንም ኢላማ ወይ ግብ አልነበራቸውም። ጥይቶቹ በዘፈቀደ በየቦታው ነበር የሚወድቁት። በጨረቃ ብርሃን ራታችንን ለመብላት ተቀመጥ። ከፊት ለፊታችን ጥቂት ኪሎ ሜትሮች ርቀት ያለማቋረጥ የሚተኮሰውን አውቶማቲክ መሳሪያና አልፎ አልፎም የመድፎቹን ተኩስ እናያለን። አዛዡ በዝምታ ቁጭ ብለዋል። ምግቡም ጣዕም አልሰጠም። በደረቅ ጉሮሮ ላይ የሚወርድ ይመስላል። አልፎ አልፎ ብርድ ብርድ እያለኝ ሰውነቴን ያንቀጠቅጠኝ ነበር። የሚቀጥለው ቀን በቅፉ ምን ይዞ ይመጣ ይሆን? ትንሽ ጉርሻዎች ከጎረስኩ በኋላ ደህና ደሩ ብዬ ወደ ድንኳኔ ሄድኩ። ድንኳኔ መረብ ያለበት ነበር። ከዋሻ መግቢያ በኩል ካለ ዛፍ ስር ተወጥሮ ተዘጋጅቷል። ድፍን ያለ ጸጥታ በመላው ካምፕ ውስጥ ሰፍኗል። የሚነድ እሳትም አልነበረም። ሁሉም በወዲያኛው ወገን ባለው ትዕይንት ተመስጠዋል። በኋላ ያ ምሽት በጨረቃ ብርሃን ፂሜን ለመላጨት እና ገላዬን ለመታጠብ ለምን እንደገፋፋኝ ይገርመኝ ነበር። በእኔ በኩል ያለምንም ሐሳብ በድንገት ነበር ያደረኩት። በዚህ ወቅትም የሚተኮሱ አውቶማቲክ መሳሪያዎች አይነት ለመለየት ምን ያህል ርቀት ላይ እንዳሉ ለመገመት እየሞከሩ ነበር። የታጠቡ ልብሶች ለብሼ በደንብ የተወለወለውን ጫማዬን አድርጌ ንጹህ ሆኜ ስቆም ልገልጸው የማልችለው የደስታ ስሜት ተሰማኝ። የማደርገው ነገር በሙሉ አስቤበት ሳይሆን ዝም ብዬ ነበር የማደርገው። አሁን ደግሞ ሳጥኔ ውስጥ ያለውን ነገር አደራጀውና ደጃቻ እያሌው ባደራ የሰጡኝን አስር ሺህ ሊሬ በኪሴ ያዝኩኝ። በንግድ የሰበሰብኩት የራሴ ሀያ ሺህ ሊሬ ግን ሳጥኑ ውስጥ ተቀምጧል። ከዚያ በኋላ በሙሉ ሰውነቴ አልጋዬ ላይ ተጋደምኩና ራስ እምሩ ስላደረጉት ነገር ማሰብ ጀመርኩ። የሚያወራጭ እንቅልፍ ይዞኝ ነበር ማለት ነው። የጥሩምባ ድምፅ ስሰማ ነቃው። ሰዓቱ ከሌሊቱ ስድስት ሰዓት ከአስር ነው የሚያሳየው። ወደ አዛዡ ስጣደፍ ሄድኩ። ልብሳቸውን ለብሰው በዘቦቻቸው ተከበዋል። ምንድነው ነገሩ? አሰማም እንዴ አሉ ወደ ሰሜን አቅጣጫ እያመላከቱ። አሁን የጆሮ ታምቡር የሚበጥስ ድምፅ ተሰማኝ። መድፎቹና አውቶማቲክ መሳሪያዎቹ በነበራቸው አተኳኮስ ፍጥነት አልነበሩም። እርስ በራስ እየተፎካከሩ ተኩሱን ያቀልጡታል። ቆየሳ ተራራ በሶስት ባውዛ መብራቶች ደምቋል። ባሻጋሪ ግን ተወርዋሪ ኮከብ የሚመስሉ በእሳት በራሪዎች ይነዳል። ቦምቦች ከኛ ኪሎ ሜትሮች ርቀት በአፍጋጋ ማለፊያ ሲፈነዱ እንሰማለን። ጦሩን ለማሰባሰብ ጥሩምባው ያለማቋረጥ ይነፋ ነበር። ራስ እምሩ በሌሊት ማጥቃት ስለጀመሩ ረዳት ጦር ይፈልጋሉ። እዚህ ሆነን ቆመን ማየት ወይም መጠበቅ አንችልም። ይቅርታ የማይደረግለት ክህደት ነው። ከግማሽ ሰዓት በኋላ የሚበቃ ሰው ቁጥር ስለተሰበሰበ መንገድ መጀመር ነበረብን። ጓዝ ያዢዎች ግን ወደ ኋላ እንዲቀሩ ታዘዙ። በጨረቃ ብርሃን የሰዎችን ቁጥር መገመት አስቸጋሪ ነበር። ነገር ግን አሁን የሚንቀሳቀሰው የጠቅላላው ጦር ቁጥር አራት ሺህ አይሞላም። ሌሎቹ የት ቦታ እንዳሉ ለመናገር ቀላል ነገር አልነበረም። ከማለፊያ በሩ ምዕራብ በኩል ከተራራው ግርጌ ተጠለል። ራስ እምሩም እዛው ቦታ ነው ያሉት። ቦታው የጣሊያኖቹ ባውዛ መብራት ስለበራበት የራስ እምሩ ሰዎች ለመንቀሳቀስ አልደፈሩም። ከአጭር ውይይት በኋላ የሁለቱ ጦር አዛዦች አንድ ላይ ሆነው ለመዋጋት ተስማሙ። ደጃቻ እያሌው የጥምር ጦሩን ኃላፊነት እንዲወስዱ ተደረገ። ደጃዝማች አሁን በችሎታቸው ወይም በሙያቸው ላይ ነው ያሉት። ለመጀመሪያ ጊዜም የራሳቸውን ሙሉ ኃይልና የመምረት ችሎታቸውን ሊያጠናክሩ ነው። ለመጀመሪያ ጊዜም ነፃ ሆኑ። የሁሉም ነገር አስተዳዳሪ እሳቸው መሆናቸው ተሰምቷቸዋል። በሚያስገርም ፍጥነት የሁለቱን ጦር በየክፍሉ ከፋፍለው የሚደባለቀውን አደባልቀው አደራጁት። ስንት ቦታ መመራት እንዳለበት፣ የትኛው የጦር ክፍል ደግሞ የሚስማማው ቦታ የትኛው እንደሆነ በትክክል አውቀውታል። ከዚህ በፊት የአካባቢውን ገበሬዎች ጠይቀው ስለነበር የእያንዳንዱ ቦታ ጋራውን፣ ወንዙን፣ ሸለቆውን፣ የእርሻ ቦታውን ስም አቀማመጡን አውቀዋል። አያሌው ከሳምንታት በፊት አስቀድመው ወሳኝ ጦርነት በዚያ ማለፊያ በር ላይ እንደሚደረግ ደርሰውበታል። ሁሉም ነገር ተደራጅቶ ሲያልቅ የተለያዩት የጦሩ ክፍሎች በጨለማው እየተሳቡ ወደፊት ለመሄድ ቦታ ቦታቸውን ያዙ። ሁለቱ የጥንት መድፎች ጋራው ላይ በማለፊያው በቀኝ በኩል እንደማይታዩ ተደርገው ተጠምደዋል። ለመሸፈን መሞከሩ እንኳ ጥቅም የሌለው ድርጊት ነው። ምክንያቱም ባሩዳቸው ሲጨስ ያሉበትን ቦታ ስለሚያጋልጥ ነው። ሰዓቱ ከንጋቱ አስር ሰዓት መሆኑን ያሳያል። የምስራቁ አድማስ ደግሞ ንጋት መምጣቱን ለማብሰር ፈጋ እያለ ነው። ያለንበት ቦታ እንደቆም ቆየን። የደጃዝማች አምስት መቶ ዘቦችና የራስ እምሩ ተመሳሳይ ቁጥር ዘቦች በዙሪያችን አሉ። ሁለቱም የጦር አዛዦች ለረጅም ጊዜ በዝምታ ቆመው ነበር። አያሌው ቀና ብለው የለም፣ አሁን በዚህ በጋራው አካባቢ የሚገኝ ዋሻ መፈለግ አለብን አሉ። ይህንንም ቢሆን አስቀድመው አስበውበትና አቅደውት ነበር። ያለምንም ችግር ዋሻውን አገኙ። ግን መጠኑ ትንሽ ሆነ። ቢበዛ ሀያ ሰዎች ብቻ ነው ሊያስጠልል የሚችለው። ስለዚህ ወታደሮቹ ተበታትነው ከዛፎች ስር ወይም ከድንጋዮች ጀርባ መጠለያ እንዲፈልጉ ታዘዙ። የዋሻው መግቢያ ወደ ደቡብ አቅጣጫ ነበር። ፈልገን የምስራቁን አቅጣጫ አገኘን። ቦታው የጋራው አናት ላይ ሆኖ በትላልቅ ድንጋዮች የተከበበ ነበር። ከዚህ ሆኖ አንድ ሰው ሳይታይ ሰለፋኻን ማየት ይችላል። ከጋራው ወደ ታች ግማሽ ኪሎ ሜትር ስፋት ያለው ሜዳ አለ። ትንሽ ወንዝ በዘንባባ ዛፎች ተሸፍኖ ከሜዳው በስተቀኝ በኩል ከምዕራብ ወደ ምስራቅ አቅጣጫ ይወርድና ከሌላ ከሰሜን ምስራቅ ከሚመጣ ወንዝ ጋር ይገናኛል። በቀጥታ ከፊት ለፊታችን የአቃቢ ሰዓት፣ የአዲ ሃይማኖት እና የሰለፍላሃ ጋራዎች ወደ ላይ ቆመዋል። የሰለክላካ ጋራ የአፍጋጋን ማለፊያ አልፎ በግራ በኩል እኛ ካለንበት ዝቅ ብሎ ነው የሚገኘው። ብርሃን እየጨመረ ሲሄድ ጣሊያኖች ያሉበትን ቦታ ማየት እንችል ነበር። የተቆፈሩ ጉድቦች፣ መከላከያ ግንቦች የጋራው ወገብ ላይ በተራ ተሰርተውና ተዘጋጅተዋል። ሰላሳ ታንኮች ወደኛ ዞረው ዝቅ ብለው የሜዳው ጫፍ ላይ ቆመዋል። ተኩሱ ለረጅም ጊዜ ቆሞ ስለነበር የሚሰማ ድምፅ አልነበረም። በዚያች ውብ የንጋት ሰዓት ላይ ሁሉም ነገር ሰላም ይተነፍስ ነበር። ማዕበል ከመምጣቱ በፊት እንደሚሰፍነው ጸጥታ ነው። ፀሐይ ከመውጣቷ በፊት ማለቂያ የሌለው የሚመስል የጭነት መኪኖች ሰልፍ ከአክሱም በኩል እያጉረመረመና የአዋራ ጉም እያቦነነ ሲመጣ አየን። መኪኖቹ ጉድቦቹ የተቆፈሩበት ቦታ ሲደርሱ ያቆሙና ወታደሮች ያለማቋረጥ ያራግፉ ነበር። ስርዓት ያለው አደረጃጀት ነበር። የጭነት መኪኖቹ እንዳመጣጣቸው ወዲያው ተመልሰው ይሄዳሉ። ወታደሮቹ ይሰበሰቡና በስርዓት በሰልፍ እየሆኑ ወደ ምድብ ቦታቸው ይሄዳሉ። አልፎ አልፎ ጩኸት ይሰማል። ሁሉም ነገር እንደ ሞተር መኪና ነው የሆነው። ያለምንም ውዥንብር በፍጥነት ነበር የሚካሄደው። ደጃዝማች ተመስጠዋል። የጠላትን እንቅስቃሴ ትንፋሻቸው የሚቆም እስከሚመስል ድረስ በከፍተኛ ትኩረት ሲከታተሉ ነበር። ፊታቸውን ሳያዞሩ እጄን ይዘው እስከሚያመኝ ድረስ ጨበጡኝ። አዎ እኔም በሚገባ ተረድቻቸዋለሁ። በተፈጥሯቸው የጦር አዛዥ የሆኑ እኚህ ሰው በቅናት ይንገበገቡ ነበር። እንደዚህ አይነት የተደራጀ ጦር የመምራት አጋጣሚ አልነበራቸውም። ቢሆንማ ኖሮ ለንጉሱም ሆነ ለአባት አገራቸው ችሎታቸውን ያሳዩ ነበር። በተቃራኒው ያልተደራጁና ያልሰለጠኑ ሰዎችን መምራት ነበረባቸው። እነዚህ ወታደሮች ደግሞ እግራቸው ላይ እንደ ጭነት ነበሩ። ከዚህ በተጨማሪ ደግሞ ትልቁ ሸክም አገሩን ከድቷል ተብለው መጠርጠራቸው ነው። በመሃሉ ጣሊያኖቹ በዘንባባ ዛፎች ውስጥ በወንዙ አካባቢ የእኛ ግንባር ጦር ተደብቆ ባለበት ቦታ እንቅስቃሴ ያዩ ይመስላሉ። ሁሉም ታንኮች አውቶማቲክ መሳሪያቸውን መተኮስ ጀመሩ። ወደ አርባ የሚሆን ፈጣን እሩምታ ተኩስ እኛ ወዳለንበት ጋራ ዳገት ተተኮሰ። ማዕበሉ ጀመረ። ገና ቃል ሳንተነፍስ ከኛ መጠለያ ፊት ለፊት ብዛት ያለው ፍንዳታ ጀመረ። የሚያስነሳው ጠጠርና አዋራም እንደ ዝናብ ላያችን ላይ ይወርድ ጀመር። ቡም ቡም ከኛ መድፎች የመጣ ድምፅ ነበር። ሁለቱ በደንብ የተነጣጠሩ ተኩሶች ስለነበሩ እያንዳንዳቸው ታንክ ሰባበሩ። ቀጥሎም ፈጠን ያለ አጸፋ አጠገብ በነበሩ አስር ቦታዎች ተሰማ። በሚያስፈራ ጩኸት በመቶዎች የሚቆጠሩ የፊት አውራሪ ተሻገር ሰዎች አዲስ በተከፈተላቸው በታንኮች መሃል ባለ ክፍተት እየሾለኩ ወደ ሜዳው መገስገስ ጀመሩ። የመጀመሪያውን የጣሊያን ወታደሮች የቀበሮ ጉድጓድ ደርምሰው ወደሚቀጥለው ጥቃቱን ቀጠሉ። እዚህ ቦታ ሲደርሱ ግን ለመጀመሪያ ጊዜ ከእጅ ቦምብ ጋር ትውውቅ ጀመሩ። ዓይናቸው ላይ አንድ ነገር ቀይ ብልሽታ ሲበራዩ፣ ጆሮም የሚያደነቁር ነበር። ጥቂት ጓዶቻቸው ወደ ላይ ወደ ሰማይ ተወርውረው ሆዳቸው ተበትኖ ወደ መሬት ይዘረገፉ ነበር። አይ ይህ የሰይጣን ስራ መሆን አለበት። በሰው እጅ የተሰራ ነገር ሊሆን አይችልም። ታዲያ ማን ነው ይህን የሚቋቋመው? የጠላት ጥይትና መድፍ ከኋላቸው እየተከተላቸው በፍርሃት ወደ ኋላ አፈገፈጉ። ቁጥራቸው በግማሽ ተቀንሶ ተመልሰው የመጀመሪያ ቦታቸው ወደ ነበረው ጫካ ገቡ። ውጊያው አሁን በመላው ግንባር በኩል መካሄድ ጀምሯል። ወደ አስር ሺህ ከሚሆኑት ጠመንጃዎች የሚመጣው የተኩስ ድምፅ በተመሳሳይ ፍጥነት የማያቋርጥ ጉርምርምታን ያሰማ ነበር። ጩኸትና የጥይት እርሳሶች ፉጨት ከጠላት በሚተኮሱ ከባድ መሳሪያ ፍንዳታዎች ድምፅ አየሩን ሞላው። በእያንዳንዱ ወደኛ አቅጣጫ በሚመጣው ከባድ መሳሪያ እርሳስና ፍንጣሪ በደመ ነፍስ ከመቅጽበት መሬት ላይ እወድቅና እንደገና ደግሞ ዘልዬ ቆማለሁ። አሰቃቂ ድራማው የሚስብ ነገር ስላለው ከማየት አልተቆጠብኩም። ከወንዙ ማዶ ባለው ሜዳ ላይ አንድ ባንድ እያለ የከባድ መሳሪያ ጥይት ይወርድና እየፈነዳ ትልቅ ጉድጓድ ይምስ ነበር። አሁንም አሁንም ከአፈርና ከድንጋይ ፍንጣሪዎች ጋር ሰው ወደ ላይ ሲጎና አያለው። ብዙ በቅሎዎች የታሰሩበትን በጥሰው ያለ ኮርቻ ወዲያና ወዲህ ሲጋልቡ ነበር። ነፍስ አጥፊ ወፎች እንደገና እየመጡ ነው። ወደ ዋሻችን እየዳህን ገባን። ወዲያውኑ አውሮፕላኖቹ ባናታችን ላይ እያንዣበቡ በአፍጋጋ በር ላይና በሜዳው ላይ ቦምብ ይጥሉ ጀመር። የእኛ መድፎች ያሉበት ቦታም ታውቋል። በእርግጥ ይመታሉ፣ ነገር ግን እስካሁን ድረስ ያለማሰለስ ኢላማቸውን እየመቱ ነበር። በመሃሉ አውሮፕላኖቹ እኛን ትተው የጓዝና ስንቅ ክፍላችንን መደብደብ ጀመሩ። እንደዚያ ሲሆን ወጥተን ተመለከት። ነገር ግን ተመልሰው ሲመጡ ወደ ዋሻችን እየዳህን ለመመለስ ዝግጁ ነበርን። ፀሐይ በዝግታ ወደ ላይ እየወጣች ነበር። ከጠዋቱ ሶስት ሰዓት ሲሆን የእኛ መድፎች በተርታ የተሰለፉትን ታንኮች ወደ ምዕራብ እንዲያፈገፍጉ አስገደዷቸው። የመሃል ጦራችን ጠላትን ከመሃል ጋራው እንዲሸሽ አድርጎታል። ሆኖም ተደራቢ ረዳት ጦራቸው ተጨምሮ ከአንድ ሰዓት ኃይለኛ ውጊያ በኋላ መልቀቅ ነበረብን። ነገር ግን እስከ ጋራው ግርጌ ድረስ ብቻ ነበር። በግራ በኩል ያለው የጎጃም ጦር ደግሞ ጠላትን ብዙ መቶ ሜትሮች እንዲያፈገፍግ አድርጎ ቦታውን ተቆጣጥሮ መክቶ ይዟል። ጠላት ብዙ ወታደሮች ማምጣት ጀምሮ ስለነበር ተጨማሪ ኃይልም ይፈለግ ነበር። ተጨማሪ ኃይል ከየት ይመጣል? ዳገቱን የያዘው የደጀን ጦራችን ሜዳው ተኩስ በተኩስ ስለሆነ ለቆ መውጣት አልቻለም። ሞክረው ነበር። ነገር ግን በየጊዜው ወደ ኋላ መመለስ ነበረባቸው። ከቀኑ አምስት ሰዓት ሲሆን ጣሊያኖቹ ውጊያውን ወደ ምዕራብ በኩል ወደ ተራራው ግርጌ ለመግፋት ሲሞክሩ አስተዋልኩ። እቅዳቸውን ለመረዳት ቀላል ነበር። ከሰዓት በኋላ ሲሆን ማለፊያውን ዘግተው መሸሽ እንዳንችል ለማድረግ ነው። ከዚያ ደግሞ ዙሪያውን የከበበው ጦር ከምዕራብ አቅጣጫ መጥቶ ሌሎችን እንዲቀላቀል ነው። ምንም ያህል ጉዳት ይድረስ ፊት አውራሪ ዘውዱ ጎጃሞችን እንዲረዱ ታዘዙ። ከሁለት ሺህ ሰዎች ጋር በመሆን እየጋለቡ ቁልቁል ወደ ሜዳው ወረዱ። ያለምንም ፍራቻ በተኩሱ መሃል ወደፊት ገሰገሱ። ማዶ ሲሻገሩ ግን ግማሽ ሰዎቻቸው አልቀዋል። ብዙዎቹ ሞተዋል። ሌሎቹም ወደ ኋላ ተመልሰዋል። ዘውዱ ሲጋልቡት የነበረው በቅሎ በጥይት ጭንቅላቱን ተመትቶ ወዲያው ሞተ። ዘውዱ በሚያጠቁበት ወቅት ደግሞ የራስ ምሩ ጠባቂ ጦር የጠላትን የምዕራብ ጎን እንዲያጠቃ ታዘዘ። የራስ እምሩ ጠባቂዎች የንጉሱ የክብር ዘበኛ አባሎች ናቸው። በአዲስ አበባ ዘመናዊ የአውሮፓ ወታደራዊ ስልጠና የተሰጣቸው ነበሩ። ወታደሮቹ በተማሩት መሰረት ምስጋና በሚገባው ሁኔታ መዋጋት ጀመሩ። የቦታውን አቀማመጥ በመጠቀም የጣሊያኖችን ሬጅመንት ማጥቃት ጀመሩ። በመጀመሪያው ድንጋጤ ጠላት የነበረበትን የመጀመሪያውን ጉድብ ሲለቅ ጠቅላላ ለቆ የሚሄድ መስሎ ነበር። ከቀኑ ስድስት ሰዓት ሲሆን ከዋሻችን መግቢያ ቁጭ ብለን ምግብ ቢጤ ለመቅመስ እየሞከርን ነበር። ምን መሆኑን እስከምንለይ ድረስ ያለምንም ማስጠንቀቂያ ሰላይ አውሮፕላን እንደ ጭልፊት ቁልቁል ወደኛ ተወረወረ። ክንፎቹ ለጥቂት አለቱን ነክተውት ነበር። አውሮፕላኑ ተመልሶ ሲመጣ ግን ወደ ዋሻው ተመልሰን እየገባን ነበር። በዚህ ጊዜ ግን አውቶማቲክ መሳሪያ እየተኮሰብን ነበር። ብዙ ጥይቶች እየነጠሩ የዋሻውን ጣሪያ መቱት። አውሮፕላኑም ተመልሶ አልመጣም። ግን ተገኘን። እነሱም እዛ ዋሻ ውስጥ ማን እንደተደበቀ አውቀዋል።
ፋኖ ፋኖ ፋኖ ፋኖ ፋኖ ተኩሶ ሲነጉድ ይፈሪል እንደ ልፍቴ ጋዳይ ፋኖ እንደመካኝ ኧረ ተው በሉት ያምባል ብሎ ሰጠው ለነፋስ አንጓሉ አንጓሉ አንጓሉ አንጓሉ እንደ ቆላ ወፍ እንደ ግሪሳ እንደ ወፍ እንደ ግሪሳ ያረፈው ልቤ ደሞ ተነሳ ደሞ ተነሳ ፋኖ ፋኖ ፋኖ ፋኖ ጋር ተልጦ ደማይላት ቁርጣሽም እንደ ውሃት እንደ ውሃት ፋኖ ፋኖ ሀረርለው ጋሬ ምን ያህል ይርቃል ተዝባርሽን ጊዜ እንባዬ ይመጣል ለሚያለው ጫካ ለሚያለው ዱር ስንጋገር ያድራል ከሙዜሩ ጋር ከሙዜሩ ጋር እንኳን ባልንጀራ ልብ አይታመን ፋኖ ፋኖ ፋኖ ፋኖ ፋኖ ፋኖ ፋኖ አገሩ ገባ ሳይሰናበት ያ ጀግና ወታደር ሰው ማረገ ሰው ማረገ ፋኖ ፋኖ ፋኖ ፋኖ ልበላው በርጨቃ ልኳንዳው ምን ሆኖ የልቤ አስታማሚ ናፋኖ ናፋኖ ናፋኖ ናፋኖ ውሆ ተው ሳቡ ሳቡ ሳቡ መሸብ ሳቡ መሸብ ይጁ ቢራራት ግብር አልብን ግብር አለብን ግብር አለብን ፋኖ ፋኖ የወንድ ልጅ እናት ታጠቂ በገመድ የወንድ ልጅ እናት ታጠቂ በገመድ ይሽና ሞራ እንጂ አይቀብረውም ዘመድ አይቀብረውም ዘመድ ፋኖ ፋኖ ፋኖ ፋኖ ከባልንጀራው ማታ የተለየ ከባልንጀራው ማታ የተለየ እንደ አጥቢያ ኮከብ ሲነጋታኝ ሲነጋታኝ ፋኖ ፋኖ ረተው በሉት ረተው በሉት ያን ባለጉሎ ሰጠው ለነፋስ አንጓሎ አንጓሎ አንጓሎ አንጓሎ ፋኖ ፋኖ ፋኖ ፋኖ አለችኝ ስንናርጋትና ስንናርጋትና እንዳልብሱ መጣ ማለቷ ቀረና ማለቷ ቀረና ፋኖ ፋኖ ፋኖ ፋኖ የምር ተኳሹን እኛ ስናውቀው ዝናር በቅሴን ማንደባለቀው ማንደ